Hello?
Hello ይኖራል።
ከጅጅጋ ድሬዳዋ ለዛሬ አስር ሰዓት ይኖራል።
አአ
እሺ ለመቼ ነው?
ነገ ጠዋት ለነገ ጠዋት ስንት ሰዓት?
ከአስራ ሁለት ሰዓት ጀምሮ አለ።
አስራ ሁለት ሰዓት ጀምሮ አለ።
አዎ
ስለዚህ አሁን register ማድረግ የምንችለው እንዴት ነው?
አሁን ትመዘገባለህ፣ ብርም በኢብር ትልካለህ።
እሺ በቃ ሰዓት ልጠይቅና እደውላለሁ። እሺ አመሰግናለሁ።
እሺ
እሺ።